ያስጠላ። ሄላ
ልኬልሻለሁ።
ሄላ
hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
YouTube ነው የምንረዳውት።
እ YouTube ትምህርት በእሸቱ ለመማር ነበር እና እንዴት ነው?
class ኡ ለሶስት ወር ነው የሚቆየው በሳምንት ሁለት ቀን ሰኞ ሰኞና ሩብ ከ አስራ አንድ ሰዓት እስከ ሰል- እስከ አንድ ሰዓት ተኩል ድረስ ይቆያል።
እሺ ምን ምን ያስፈልገኛል?
እ የሚያስፈልገው እ ፍላጎትና ክፍያ ነው። በአካል መማር አስራ አምስት ሺህ ብር ነው። በእንትን ደግሞ ኦንላይን ደግሞ አስር ሺህ ብር።
ይቅርታ አደከምኩሽ እንዴ?
አረ አረ በፍጹም
እ እሺ ቦታው የት ነው በአካል?
ሴሚ ሲሚኬድ economics association ህንፃ ነው የምንሰጠው training ኡን እ የአካል class የሚጀምረው አሁን የፊታችን እ ሰኞ ነው መጋቢት ሁለት
በቃ እሺ አመሰግናለሁ። እሺ እሺ እናቴ